ጤና ይስጥልኝ ድሮጋ ባኮትን ምን ልርዳው?
ሰላም ነው እማ እንዴት ዋላችሁ?
ሰላም እንዴት ዋልሽ?
እግዚአብሔር ይመስገን። አንድ መድኃኒት ፈልጌ ነበርና እናንተ ባገኘሁም ክሬዳኒል የሚል
ክሪዳኒል እስቲ ከመጣ ሊልሽ ግን የለም ነበር አልቆ ነበር። አንዴ መስመር ላይ ጠብቂ።
እሺ እጠብቅሻለሁ።
አልገባም።
ኧረ እሺ ሌላ የማገኝበት ቦታ ታውቃላችሁ? ከሆነ እስኪ አማኑኤል ሆስፒታል የሚመችሽ ከሆነ check ታደርጊያለሽ። እዛ እንደነበር አውቃለሁ።
ይኖራል ሰው ነበራቸው አሁን ካላለቀ የት አካባቢ ነሽ?
እኔም ወደዛ አካባቢ ነው የምጠደግነው።
እስኪ check አድርጊያቸው። መኖር አለ አሁን ላይ መኖር አለ መኖሩን አላውቅም፣ ግን ነበረ ሰሞኑን።
ስልክ ይኖራቸዋል?
እኔ የለኝም personal ስልክ ስለሆነ share ማድረግ አልችልም፣ ግን check አድርጊያቸው።
እሺ በቃ thank you።
እሺ